ሄሎ ሄና የቆቅ መረቅ
አይ እኔ በቀጥታ ከቤስት ቢል ጋር ያለኝ ሁሉ ማቋርጠው በቀጥታ
ባታገኘኝ
አንተ እናንተ ስላላችሁ ነው እንጂ እህ ፍቅራችሁ ይበልጥብናል ብለህ ነው እንጂ እኒህ ስልክ ስልክ የሚያነሱ ሰዎች ባይ ጤነኞች አይደሉም። ቡራሙት ይኸውልህ ሰማንያ ስምንት ቢሆን አራት ጭራሽ አይሰራም።
እሺ ይህ- ይሰራል ብለህ ግግም እሺ ምን ላርግልህ?
እኛ ደግሞ በጠዋት ከቤተ ክርስቲያን እየመጣ ነው። እኛ ደግሞ መጨቃጨቅ አንፈልግም።
እውነት ነው።
ኧረ ኧረ ቡራ ቡራ ምን ቁሳ በላ ምን ኧረ በስመ አብ የሌለ እውነት።
እ?
አዎ በእናትሽ ምን ነው ኑሮ ተወደደ።
ሰው እንዳይሰማ ሙርኪ
እንዴ ለምን ሰው እንዳይሰማ።
ይስማ
እ?
እ፣ ይስማ ዝጋሩ።
ያማል እንደ አንተ ያማል
እ?
አረ ይስማ እኔ ማዳመጪ ዝግ ነው እናቴ ትሙት ያማል እንደ። ሰማኝማ ሄና እ?
ምን ላርግልህ ወይ ምን ላርግልህ አዲሱ እንትን ምንድን ነው እ፣ አዲሱ ሳይሆን ሄኖክ ሚዛውለት ባለፈው ተስተካክሎ የነበረው እሺ
ተበላሽቶብኝ ነበርና እንደ አዲስ እ፣ ጌሟን እ፣ እንድከፍትልኝ ነበረ ብሩኬ
እኮ የትኛው ሾፕ ላይ የሄኖክ ሚዛን ሁለት ሄኖክ ሚጣለት እሺ አ እልክልሃለሁ።
እሺ አባቴ እሺ እሺ ቡራዬ